hello
አቤት ሰላም ጤና ይስጥልኝ bet bet ያን- ቅድም ደውዬ ነበር እስካሁን አልገባልኝም። ጠዋት ነው የደወልኩት።
ምን withdraw ነው?
አዎ withdraw አይደለም እንትን ከ Best Bet ላይ ወደ ቴሌ ብር ልኬ ነበር።
እሺ አንዴ መስመር ላይ ጠብቀኝ እሺ እሺ
hello አቤት ጤና ይስጥልኝ ሀሚድ ነኝ። ስንት ብር ነበረ?
ሁለት ሺህ ብር ልኬ ነበር እስካሁን pending ብሎ እዛው ላይ ቆሞ ነው ያለው ታውቃለህ።
okay pending ካለ ትንሽ መጠበቅ ነው ያለብህ።
okay ጠዋት ምን- እኮ ነው የደወልኩት ግን እስካሁን አ- አልተለቀቀም።
አ፣ የ system delay ተፈጥሮ ነው በሳንቲም Pay በኩል እሺ። ለዛ ነው።
okay እሺ እንደዛ ከሆነ እሺ እሺ እሺ